ጤና ይስጥልኝ አሪፍ ነኝ ሎዛ ነኝ እባክዎ ምን ልርዳው
አማርኛ ምስልኝ
እሺ ምንኛ ነው የሚያወሩት ለምኛቸው እ
እሺ አማርኛ ምስልኝ
እሺ ደንበኛችን ምን ቋንቋ ተናጋሪ ነው ኦሮምኛ ነው እ ምን አሉኝ
አማርኛ አንችልም እሺ እሺ አፋን ኦሮሞ ቤታ እሺ መቃን ኬኛ
ተራር
ማል ጀታ
ተራር ቶለናንጆን
እሺ አንዴ ሰረርቲ ነው ይካ ሰረርቲ ነው ይካ ዲፋማ
ሶሪ አለ